ሄሎ
ጤና ይስጥልኝ።
ወይ መሰረት ነኝ።
እሪ በጣም ይቅርታ እየነደውኝ ነው ቆሜያለሁ። እ ሰባት ዜሮ አንድ
ራሱ ሰባት ዜሮ ውስጥ አንድ ምን ሆነብህ?
አ ክሬም ኤንድ ቢንስ ይዤ ነበረ እና ሾላ ነው አምስት አምስት ኪሎ ሜትር ነው። ፒኑን እባክሽን አስተካኪ።
ከገርጂ እ ከገርጂ ነው።
አዎ እሺ አየዋለሁ።
እስኪ እዩና አስተካኪልኝ።
እሺ የሚያስጨምር ከሆነ እሺ።
እጨምራለሁ። ችግር የለውም።
አይ አይ አይ እሺ እሺ እሺ